ሄሎ ጤና ይስጥልኝ ምክር ቤት ጤና ይስጥልኝ እንዴት ዋልክ?
አብሮ ይስጥልኝ እንዴት ነህ?
አለን አለን። እንትን የፋንታሲ ቤስት ቤቱን
እሺ እሺ አንደኛ የወጣሁት እኔ ነበርኩኝ እና ቅድም ቴሌግራም ላይ ጽፌላችሁ ነበር አላያችሁትም።
ኦኬ እሺ አሁን በደወልክበት ቁጥር ነው ቤት ቤት የምጠቀመው አ- አ፣ በዛ ሰዓት አልገባልህም እሺ አ፣ ማለት እሺ ነው።
በቃ check አረግና አዎ።
አሁን የዘጠና ሰባት መጨረሻው ነው አይደል አሁን ዘጠና የደወልክበት ሰባት መቶ አ፣ አዎ check አድርጌ መልሼ እደውልልሃለሁ እሺ፣ አሳውቅሃለሁ እሺ፣ እሺ።